ሄሎ ሄሎ
ሰላም ጤና ይስጥልን ቤት ቤት
በኦሮመኛ ኦሮመኛም ቤታ
ኦሮምኛ የለም
አሁን ንገረኝ እናቱ ምን ነበረ አማርኛ እሺ ሞክርና ምን ሆኖብህ ነው
እ፣ ማ ጌሚ ገንዘብ የለም እዚህ እ፣ ባ- ባክሼር
እ እ
ጌሚ
እሺ ምን ሆኖብህ ነው በስ በስ ሁለት ሺህ አምስት መቶ ከ ኧረ ዊዝ አድርገህ ነው?
አዎ የለም እዚህ እሺ ቤት ቤት ቁጥር ከሄ ነው የደወልክበት አዎ ዜሮ ዘጠኝ ስልሳ ሰባት አምሳ ያለ ቁጥር ነው መቼ ነበር የሞከርከው ሁለት ሺውን
እ፣ ማታ ስምንት ሰዓት
እሺ ቼክ ላድርግልህ ጠብቀኝ እሺ እሺ
ሁለት ሺህ ብር ነው ያልከኝ ሁለት ሺህ አምስት መቶ ት- መቼ ትናንት ነው እሱ ትላንት ዋው ስምንት ሰዓት
ትናንት የሞከርካቸው ሁለት ሺህ አምስት መቶ ማለት ነው fail ሆኖ ወደ ቤት ቤት account ተመልሷል እሺ
የት ገባ ወደ ቤት ቤት አካውንት እ ወደ ቤት ቤት account ነው የተመለሰልህ
አካውንት ወደ ቤት ቤት account ን ነው check ማድረግ ያለብህ
የለም account እናቱ total
revert ሆኖ ወደ ቤት ቤት አካውንትን የተመለሰው ትናንቱን እሺ check አድርገው
የለም ወላሂ
አለ check አድርገው አሁን ኔጋ failed ካለ ተመልሷል ማለት ነው ወደ ቤት ቤት account ሌላ ሰው ውሰደ በናት ሌላ አይ አልተወሰደም አ፣ ሌላ account ላይ አልገባም ወደ አንተው ነው የተመለሰው
የት ገባ ድሮ የለም እንጂ
ይኸው account history ውስጥ ገብተህ ያሳይካል ተጫውተህበት ሊሆን ይችላል ስለ ሲመልስልክ ሳታቆይ ተጫውተህበት ነው የሚሆነው እንጂ ተመልሷል እሺ
እ፣
ሄሎ hello hello ወደ ቤት ቤት account ነው የተመለሰው
እ፣ ቫውቸር አይ ወደ ቤት ቤት አካውንት ነው የተመለሰው
የማን ነው አካውንት እ የማን ነው አካውንት
የአንተ አካውንት ላይ ይሄ ቤት የለ- ቤት
የለም ባላ- ባላቴር የሚል እ፣ አዎ እ፣ እኮ ትናንት ነው ዛሬ ሳይሆን ትናንት ነው የመለሰልህ አዎ ትናንት ከ አሁን ቴላብሪ የመለሰ በናች
እሺ ሪፍሬሽ አድርገህ አንዴ ች- ስልክን ቼክ አድርገው መመለሱን በትናንት ነው እሺ የምታየው ዛሬ ላይ አይደለም ባላንስን የምታየው አዎ እንደሱ አድርገህ ሞክረውና ካጣኸው ደውልልኝ መልሰክ መለሰ በናች በናች እናቴ
እሺ አሳውቀን መልሰህ ደውለህ ቼክ አድርገውና በደንብ ስንት ገንዘብ ጨረሰ ወላሂ እናቴ በ- ባላቴሌብር የእኛ ቴሌብር ስለሚመልስብህ እኮ ነው ሲመልስብህ ቶሎ መልሰህ ማዘዝ ትችላለህ
አሁን ተመለስሽ አሁንም already ተመልሷል ትናንት ነው የተመለሰው
አሁን የለም ትናንት የለም አልገባም እናቴ